የኔ ደካማ ጎን ነው ወይ ሰው ማመን? የኔ ደካማ ጎን ነው ወይ ሰው ማመን? አወይ ሰው ማመን የመፈለግ ጀንበር ላይ ቀርማ ዘግዘጉ መረሳትም አለ መውደድን ሲንቆ አይውሰድህ ጠልፎ ያጀብህ ብዛቱ ያሜዶ ያሜዶ ያሜዶ ለሚቀር ትዝብቱ ብቻ ለሁኝ መኖር ደህና እህህ እህህ እያልኩ